ሄሎ ሄሎ
ተደውሎልኝ ነበር አሁን
እሺ ማን ልበል እሱ ስሙ ኤፍሮን በሚል ዜሮ ዘጠኝ ሀያ ቤት አዎ የቀረቡት ምን እቃ ነበረ ልሎት ነበረ ሁሉም አልመጣልኝም ያዘዝኩት ሶስቱ
እሺ ነገ መቀበል ይችላሉ አይደለም አዎ ነገማ ቡልቡላ ዘጠና ሶስት እሺ ቡልቡላ ዘጠና ሶስት እሺ ቦሌ ቡልቡላ ማለት ነው አዎ ቦሌ ቡልቡላ ዘጠና ሶስት እሺ በቃ ነገ ይመጣሉታል እሺ እሺ እንዳይቀር አደራ አምስት ቀን ነው ስድስት ቀን ነው እሺ አይቀርም ነገ እሺ እሺ በጣም እሺ እናመሰግናለን
እሺ።